ወይ ልክ place bet ካልከው በኋላ print continue የሚል ነገር ይመጣል ወይስ ምንም ነው የማያመጣው?
continue አያመጣውም እኮ መልሶ ወደ ኋላው ልክ ticket load ብለሽ ስትዩ የሚያመጣውን አዎ።
የትኬቶቹን ዝርዝር አለ አይደል? ወደዛ ነው የሚመልሰው።
እሺ ከዛ በቃ በኋላ እንትን ያለው ኤንዴት ክላከለን። እሺ እሺ እልክልሻለሁ።
በፋይናንሱ ነው የምትልከው። የኛ- እሺ የኛ በፋይናንሱ ልላክ። okay አዎ።
በፋይናንሱ ልላከው። እሺ አዎ፣ አዎ፣ እዛ ላይ ላክ ነው። እሺ።
እሺ እም፣ hello hello ወይ የዛኛው ቀጥታ የፋይናንሱ ላይ ሳይሆን እ
እም፣ በምን ልላክለት የዚህኛውን link?
እስኪ እንትን ወይ የኔ ስልክ ላይ ላኪልኝ ቴሌግራም ላይ ዝም ብለሽ በሌላ ስልክ ወይ በጄሪ ስልክ forward አድርጊ።
ይሄኛው በጄሪ ስልክ አለ?
ጄሪ አለች ጄሪ አዎ አለች።
አዎ።
በቃ በጄሪ ስልክ እልክልሻለሁ።
በቃ። እሺ በጄሪ ጄሪ።
እሺ እሺ እሺ ቻው።